deliver ነበር ያሳፈርሽው።
ጤና ይስጥልኝ። አሪፍ ነኝ። መዋለች ነኝ። እባክዎ ምን ልርዳዎት?
ሰላም እንዴት ነሽ?
ሰላም
እንትን በአሪፍ ፔ አስከፍለን ነበረ።
እሺ
ከ Morning Star ቦሌ ነው። እሺ የምደውልልሽ እና okay እሺ ከዛ ዘጠኝ መቶ ስንት ነበር? አስራስቶ ለቤት ዘጠኝ መቶ ሀያ ብር ነው። ዘጠኝ መቶ ሀያ ብር አስከፍለን ደረሰኛው አልወጣም። በቴሌ ብር ነበር ያስከፈልነው ማለት ነው እህ
እና አልወጣም። ከዛ settlement ላይም የለም እንትኑ ላይም የለም አጣሁት።
settlement ላይም የለም።
አዎ start አድርገው ሞክረውታል ወይም ሀያ አራት ሰዓት አልፎታል አይደል?
አይ አሁን እኮ ነው እናቴ፣ አሁን ከሁለት ሰዓት በፊት ምናምን
okay ግን settlement ላይ የሚያወጣው ሀያ አራት ሰዓት ከሞላው ነው።
እሺ pending ላይም አልያዘውም። ምንም ደረሰኝም አልወጣም። pending ላይም ዜሮ ነው የሚለው ምንም አያሳይም።
አሁን customer ሲቆርጡ ማለት ነው ለ customer ኡ አዎ ለ customer ኡ እና ዝም ብለን ስልኩ ላይ የ- የቆረጠበትን እና እንትኑን ብቻ ነው እጃችን ላይ ያለው አሁን ለማስረጃ ማለት ነው።
okay ምኑ
ቆይ አንዴ ያስባችሁ ምን አልሽኝ? እናት
አ- ምንድን ነው እጃችን ላይ ያለ ያሉኝ?
ሰውዬ ሰውየው እንደቆረጠበት እና እንደቀነሰበት hello?
ማለት ነው። ወይ አይሰማም? hello እ- እየተሰማኝ ነው።
ሰውየው ተቆርጦብኛል ያለውን ፎቶውን ብቻ ነው ያለን እጃችን ላይ እንጂ እንትን ሌላ okay የለንም። አዎ
እሺ ችግሩ እንዲታይ እናደርጋለን። ዘጠኝ መቶ ሀያ ብር ነው ያሉኛ። የደንበኛው ስም አዎ።
ይታወቃል?
የደንበኛ ስም አዎ። ቆይሽ አንዴ ሌልሽ አንዴ አስሯቸው ጭሁ። እሺ በእናትሽ እሺ፣ ደም- ደንበኛ ማን ነበረ? መሐመድ አብዱራህማን ጃማ።
መሐመድ አብዱራህማን አብዱራህማን ጃማ ጃማ።
JMA አዎ።
እሺ እና ዘጠኝ መቶ ሀያ ብር ነው ከነ ከነ fee ው ማለት ነው። fee አለዋ ከነ አዎ።
አጠቃላይ ዘጠኝ መቶ አርባ ሶስት ብር ነበረ መሆን የነበረበት።
እህ። እሱን ደረሰኝ አልውጣ ነው ያለው።
አዎ ደረሰኝ ማለት pending ላይም የለም። በቃ አሁን POS ላይ ምንም እንትን የለም፣
እሺ ምንም አያሳይም። ግን ሰውየው ቆርጦበታል። scan አድርጎ አ- አውጥቶ ሰጥቶኛል። እሱ አለኝ እጄ ላይ።
okay። ለእናንተ ምንም እያሳየ አይደለም።
ለእኛ ምንም ነገር የለም፣ transaction history ውስጥ ምንም አያሳይም። settlement ም ውስጥ የለም።
ምን- ምንም የለም እናቴ፣ ምንም የለም።
እሺ ጥሩ። ይህን ጉዳይ ሪፖርት አደርጋለሁኝ። ሌላ የምረዳዎት ነገር ይኖራል?
አይ በቃ የለም፣ ይሄን ብቻ ነው።
እሺ ስለ ደወሉ እናመሰግናለን።
እሺ ቀጥሎ ከሚሰሙት ውስጥ በኋላ ስለ አገልግሎት አስተያየቶችን ያስቀምጡልን። መልካም ቀን።
እሺ፣ መቼ ነው ምላሹን ታሳውቂኝ? ማ
አ- አሁን ሪፖርት እናደርጋለን። የተለየ ነገር ካለም መልሰን እንደውላለን።
እሺ፣ እሺ።